ሰላም ሰላም፣ ጤና ይስጥልኝ መስፍን።
አቤት እንትን አልተለቀቀልኝም ይቆያል ማለት ነው። አሁን ደውዬ ነበር።
እ አንዴ እንትን ብለናቸዋል፣ አሳውቀናቸዋል። እሺ፣ ስለዚህ ትንሽ ጠብቃቸው እስኪሰሩልህ።
እሺ አይ እንትን ደግሞ CBE number ህን ምናምን ሲሉኝ እኮ አልመለሱም። ለምን አስፈለገ እሱ?
CBE number ማለት CBE የከፈትክበትን ቁጥር ማለት ነው እንጂ የአካውንት ቁጥርህን አይደለም።
እሱን ልኬላቸዋለሁ። እሱን ከላኩ በኋላ እኮ ነው CBE number የሚሉኝ።
አይ ምናልባት አላዩትም ይሆናል እንጂ አካውንት ቁጥር ለኛ ምንም አይሰራልንም። CBE okay፣ ቁጥር በቃ ነው የምንፈልገው እኛ።
ቁጥሩን ልክ ያለው በቃ እሺ፣ እንደዛ ከሆነ ትንሽ ጠብቃቸው ቻፓዎችን። እሺ አባ፣ ስለደወልክ እናመሰግናለን። መልካም ቀን።